ሄሎ ሄሎ፣ ወይ አቤት።
ወይ እንታመስገን ከብጄ አዎ፣ ያስከውን ኦርደር አልታዘዘም ብቻ አሳውቀንበት አዎ፣ አልታዘዘማ።
እዛ ነው ያለው።
አይ አይደለም፣ እኔ ሂጃለሁ።
እሺ እዛ ካልሆንክ እሺ እንደው ቼክ አድርገን እንደውልላቸውና ካልሆነ ታገናኘኛለህ። እደውላለሁ። እሺ ወይ ቆሻ አንዴ፣ ቆሻ አንዴ ጠብቂኝ። እሺ።
እሺ አቤት በመቶ ሰላሳ ቁም የገባ ጤና ይስጥልኝ። ብዬ ይሰናል ሄላው ሄላው ሄሎ ሄላው ጤና ይስጥልኝ እናቴ። ቢጄ ይስና ምንም አይሰማም እኮ ሄሎ ይሰማኛል። ቢጄ ይስና አዎ ቢዜስ ነውማ በመቶ ሁለት ዜሮ አራት ስልሳ ዘጠኝ ኦርደር ታዛችኋል። ከቢዩ ስልክ አዎ መጨረሻው ስልሳ ዘጠኝ
እ፣ እሺ አልተደወልም ግን text ገብቷል
አይ ታዛችሁ ነበር ወይ ነው የደወልኩት?
እሺ አንዴ ልይልሽ ስልሳ ዘጠኝ ነው አዎ መጨረሻው ስልሳ ዘጠኝ እሺ
እኔ ነግርሽ የለ እንዴ ቅድም
ብሩክ
አልታዘዝኩም እያልሽ ነው።
አልታዘዝኩም እያልሽ ነው። አንዴ ጠብቀኝ መልሼ ልደውል- እ እ ምን አልሽ?
መልሼ እደውልልህ። አንዴ ሁለት ደቂቃ መልሼ ልደውል እሺ እሺ